የሄደው እርቅን ያስትልኝ አብሮ ይስጥልኝ።
እና ያስታንሳ አዎ
ፕላስ ድርጅት ነበር ምደውልልህ እ ከዊ ፕላስ ድርጅት ነበር ምደውልልህ ከምን ፕላስ ዊ ፕላስ ዊ ፕላስ አ፣ አዎ፣ አዎ፣ መ- መተግበሪያችን ላይ ተመዝግበ ነበር።
አዎ አሽከርካሪነት ነው ወይስ ተጠቃሚ ነው?
ተጠቃሚ ነኝ።
እሺ ተጠቃሚ ከሆንክ ዊፕላስ ፕሮቫይደር ለአገልግሎት ሰጪዎች ስለሆነ ዊፕላስ user የሚል አለ።
እሺ እሱ ላይ ታወርድና referral code ንም ለሰዎች በማጋራት እ፣ የሽልማት ተካፋይ መሆን ትችላለህ።
እሺ እሺ፣ በተጨማሪም ደግሞ game ኦች እና ሌሎች አገልግሎቶች አሉ። እነሱንም መጠቀም ትችላለህ።
እሺ እሺ እናመሰግናለን። መልካም ቀን።
ይኸውላችሁ፣ እሺ